ኮድ ላኩላቸው ሰው order እየደረስን ገባች፣ ግን ኮድ አልደረሰም።
አቤት
hello ጤና ይስጥልኝ።
እግዚአብሔር ከ ChipChip ነበር የምደውልዎት።
እሺ
እ order አድርገውን ነበር አይደለም? ቲማቲም፣ እ፣ ሽንኩርትና እ፣ ድንች።
አ እሺ እ፣ ይህንን ለነገ ነበር የምንልክልዎት ትንሽ እጥረት ስላጋጠመን warehouse።
ዛሬ አይደርስም።
አዎ ደውሎልኝ ነበር ሹፌር
ምን አለ?
ሹፌር ደውሎልኝ ነበር ጠዋት ጠዋት ደውሎሎት ነበር?
አ፣ ይመጣል
አዎ ግን ዛሬ ቦታውን መምጣት ጠይቄ።
አይችልም።
ነው። እሺ ነገ መቀበል አይችሉም?
ይችላል።
እሺ ይቅርታ፣ በጣም ነገ እንልክልዎታለን።
እሺ እሺ መልካም ቀን